መጨመር ትችላለሽ።
ሄሎ ጤና ይስጥልኝ።
አቤት አቤት፣ ሰላም ደውዬ ነበር ወይ በቃልሽ ንገረኝ አካውንት ላኩልኝ ብዬሽ ትናንት ጀምሮ።
ነው ይሻላል።
አዎ ለምን አንድ ሺ ሀያ መሰለሽ?
ሰባት እሺ እሺ ቆይ ችግር የለም።
እሺ አንድ ሺ እ ሀያ ሰባት እ ሰማንያ አራት እ ዜሮ ስድስት ዜሮ ስድስት ዜሮ አራት እ አርባ አራት
እሺ ልንገርሽ አንድ ሺ ሀያ ሰባት ሰማንያ አራት ዜሮ ስድስት ዜሮ አራት አርባ አራት አዎ ስሙ ምን ይለዋል መሰለሽ? ቢኒያም መለሰ ነው የሚለው። በዛ ነው የሚያስገቡልን።
ነው በዚህ ነው።
አዎ ችግር የለውም የኛ ድርጅት ነው።
እሺ ከዛ ውጭ ደግሞ እንትኑን እ ቁጥር ምልክበት የቴሌግራሙ እሺ ስልኮትን ይንገሩኝና እኔም ድጋሚ ልላክልዎት፣ በቴሌግራም አካውንት ልላክልዎት። ከይቅርታ ጋር ስልኮት ይንገሩኝ።
ዜሮ ዘጠኝ ሰላሳ ዜሮ ዘጠኝ ሰላሳ ዜሮ ሰባት
ዜሮ ሰባት አስር አርባ ዘጠኝ
አስር አርባ ዘጠኝ እሺ አዎ
እሺ አሁን እንልካለን። ቢኒያም መለሰ ነው የሚለው።
እሺ እሺ እናመሰግናለን።